Hello ሰላም ነው
አቤት፣ እንዴት ነሽ?
አለን እግዚአብሔር ይመስገን። እንትን ይሄ የሁለተኛው screen እኮ connect አልተደረገም ሲጀመር አያመጣውም እኮ
እኮ ምንም no signal ነው የሚለው። ምኑን ታዲያ ላስተካክለው?
እኮ cab- cable ኡ no signal ካለ እኮ የኬብል ምናምን ችግር ሊሆን ይችላል። እኛ አሁን ሁለተኛውን screen ላይ አያሳየንም ነው የእናንተን አዎ።
የመጀመሪያውን screen ብቻ ነው የሚያሳየው።
ምንም የለም፣ ምንም ይታ እኛ ጋርም እኮ እንደዛ ነው። የኬብል ችግር ከሆነ ቦታም እየቀያየርኩ አረኩት በይ እና አሁን ምንም ይህንን ራሱ ይኸውልህ game ኦች ስትከፍቱት እ?
game ኦች ስትከፍቱት ከ game ኡ ችግር ቢሆን ኖሮ no signal አይልም። እዛው ቲቪው ላይ ምናምን ያለውን ምግብ ምን check አድርጎት በስነ ስርዓት በኬብሉ እናስተካክለውና ከዛ ወይ እ፣ እሺ እንደዛ ነው እንጂ ይሄ no signal ከምት ጀመር የሆነ የለቀቀ ነገር አለው physical ነገሩ ማለት ነው።
እ፣ እ፣ የሆነ የለቀቀ ነገር እንዳለው check አድርጌው የሆነ ያልያዘው ነገር አለ።
እሺ እሺ ችግር ደውይልሽ።
እሺ እደውልልሻለሁ። እስኪ ኬብል ችግር ይሆናል።